hello
ሰላም ጤና ይስጥልን።
ጤና ይስጥልን።
ጤና ይስጥልን። ከ ChipChip ነበረ መደውሎት እሺ ያልመጣሎት product ነበረ ዛሬ?
ትናንት ነበር delivery ሆነው አዎ
ከዛ ዛሬ መጥተው team ኡ መጥቶ ስንከፋፈል እሺ white cabbage ን አጣን ስድስት ኪሎ የሚሆን ማለት ነው።
okay ጎድ ኪሎ ነው ያስመዘገቡት። አዎ የአንድ team የማነው የሚባል deliver አለው ምንም check ያደረኩት በኋላ ላይ ነበረ። ለዛ ነበር complain ያቀረብኩት።
okay ስንት ኪሎ ነበር አጠቃላይ የጎደለው?
ስድስት
እሺ ነገ የት ይምጣሉት? የት ነው ማረከብ የሚችሉት?
አየር ጤና እዛው አይመጣም።
አየር ጤና ነው። እሺ አየር ጤና እሺ እሺ ነገ እዚህ ይመጣሉታል። እሺ መልካም ምሽት።
thank you። እሺ እሺ